Hello hello hello hello hello hello
ጤና ይስጥልኝ ጤና ይስጥልኝ ደህና ነሽ እንዴ?
አለው ሜላት ነኝ አወከኝ አዎ አዎ ስልክ ይሰባ አወኩኝ
እና ትደውልልሻለች ብላኝ ነበር እስካሁን አልደወለችም ብዬ ነው እንግዲህ አሁን ባንክ ፎም የሚሞላ አለ ዛሬ አንድ የሆነ share አላት ኦሮሚያ ኢንተርናሽናል Okay ስብሰባ ነበረ ቅዳሜ ዕለት አ እዛ ስራ ላይ ሆና ነው እኔንም ስልክ አላሳችም እንትኑን ልኬላታለሁ
Okay እሺ አዎ ከሰሞኑ ትደውላለች እንደጨረሰች እሺ እሺ አዎ ትደውላለች እሺ እሺ ትደውልልኝ